hello hello hello፣ ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን አለን ደህና። አሊባባ ነው አይደል? hello hello፣
አይሰማህም? አሊባባ ነው።
hello።
ይሰማኛል። አይሰማህም?
አይሰማም፣ ድምፅ ጠፋ በመሀል። አሊባባ እሺ፣ ነው አይደል?
ልታዝ ልክ ነው። አዎ፣ አሊባባ ነው። አ፣ ልክ ነው።
እኔ ምን ቦታችሁ የቱ አካባቢ የቱ ጋ ነው?
መስቀል ፍላወር ወይ ፓስተር። ምን አይነት መኪና ነበር የፈለግከው?
እ፣ እንትን ምንድን ነው Suzuki Every 2012
Every ፓስተር ሂድና ጠይቃቸው። እዚህ ደግሞ የቻይናው መስቀል ፍላወር ከመጣ የቻይናው አዎ።
Every የምትመስል አለች፣
ነው እንዴ? ባንክ ያለባት ወይስ ይያዝልሃል።
ነው እንዴ?
አዎ የቱ ያ ይቆማል?
ፓስተር ያኛው ፓስተር ነው ያለው አይ ያለው ያልከኝ?
ለመጠየቅ ነው እንጂ አሁን እ፣ ይቁም አይቁም አላወቅኩም እ።
እ?
እኔ- እኔ ያለሁት እዚህ አደባባዩ ጋር ነው። አደባባዩ ጋር መስቀል ፍላወር ስለዚህ መስቀል ፍላወር ግባ፣ ከዛ ይደውልልሃል ላይ አይሻ መስጊድ ምናምን ጋር ብለህ አይሻ አሊባባ መስጊድ ጋር Afrolink okay።
መኪና መሸጫ የሚል አለ። በሱ በኩል ስትገባ ታገኘዋለህ።
Afrolink ታውቀዋለህ? Afrolink አይ እኔ አላውቀውም። normal ከመስቀል ከሌላ- ፍላወር አደባባይ ስትመጣ ቤቴሌም ምግብ ቤት የሚል አለ። እሱን አለፍ ስትል Afrolink በሚለው ወደ ውስጥ ግባ።
እሺ፣ ታገኘናለህ። እሺ ወንድሜ ቻው።